ቃልዬን እናይ ብለና አብረን አምሽተን ወይ ታድራለች ወይ እኔም እመጣለሁ። እንደ ሁኔታው እናደርጋለን። እሺ
hello
ጤና ይስጥልኝ። ከቻፓ ነበር የምደውለው።
አቤት።
ለ national ID ክፍያ ፈጽመው ነበር አይደል?
ለምን national ID
አዎ አዎ ውዴ
እሺ፣ ደርሶታል?
text አልደረሰኝም
አሀ national ID ውን አልተቀበሉም?
አልተቀበልኩም አዎ
እሺ ከቻፓ ነው እኛም ደውለው ክፍያ በእኛ በኩል ስለተፈጸመ check እያደረግን ነበር። ደርሷቸዋል አልደረሳቸውም የሚለውን አዎ ቻችንን check እያደረግን ነበረ። ለመረጃ የ national ID ቁጥር ሰማንያ አምስት ሰላሳ ስድስት ነው። እዛ ላይ መደወል ይችላል።
እሺ እሺ አመሰግናለሁ እሺ